አልሰማሁሽም። እኔ ምናባክ ሄሎ፣ አቤት። ሄሎ።
እኔ ሕክምና ማዕከል ምን እርዳው?
አረ ቴሌ ጋር አይደለም የደወል ነው ከአስተማሪያችን ጋር ነበረ።
ቴሌ አይደለም ይሄ፣ እህ እህ እህ።
ቴሌ አይደለም ይሄ።
ኦኬ አማላ ነሽ? እሺ።
ተሳስተዋል። ዋሽንግተን የሕክምና ማዕከል ነው።
ዋ ዋሽንግተን የሕክምና ማዕከል ዋሽንግተን የህክምና ማዕከል አዎ።
ኦኬ፣ ይቅርታ። እሺ፣ እሺ።